ከአስቤት ስትሪም አካል
ሄሎ ሄሎ ወይ check እያደረግልኝ ነው።
እሺ ስለዚህ በሮም ሆኖ በኢጅፕት ኤር 44186 ብር፣ ኢትዮጵያን ኤርላይንስ 50148 ብር
በስድስት ሰዓቱ ማለት ነው።
ይቅርታ ድምፁን ትንሽ ከፍ ያደርጉታል።
እሺ በስድስት ሰዓቱ ማለት ነው አይደል?
ስድስት ሰዓት ኢትዮጵያን ኤርላይንስ ስድስት ሰዓቱ ነው ሀምሳ ሺህ okay እሺ፣ ቆይ አሳውቃለሁ እንዴ ነው እሺ፣ እሺ ይችላል።